Hello hello አቤት።
ዋሽንግተን ነው አዎ ዋሽንግተን የቡና ማሳ እ፣ ሰላም ነው ሰላም፣ እንዴት ነው?
አለን ከየካቲት ነበር የምደውለው እሺ፣ እ፣ አንድ ታካሚ ነበረን brain CT with contrast ፈልገን
እሺ፣ እ፣ እንዲነሱ ነበር እናንተ ጋር እሺ።
እ፣ ዋጋው ስንት እንደሆነ ትነግኛል
Hello ሁለት ሺህ አምስት መቶ ብር እ?
ሁለት ሺህ አምስት መቶ ብር።
Hello አቤት።
አቤት አናግራት ብላኝ ነው አዎ፣ አዎ። በቃ አምቡላንስ እንላክላችሁ እንዴ?
አምቡላንስ ይላኩ አዎ አዎ እሺ፣ ይህ ነው ቁጥራቸው።
ኦክሲጅን ላይ ናቸው
ኦክሲጅን ላይ ናቸው።
አዎ እሺ፣ ነርሷ ትደውላለች። contact አድርጓት። እሺ፣ ማን የምትደውላለች ነርሷ ትደውላለች። አሁን ትደውል አደርጋለሁ። contact አድርጓት።
እሺ እሺ፣ ትደውላለች።
contact አድርጊ ትደውላለች